hello ጤና ይስጥልኝ። hello hello አብረው ይስጥልኝ።
Donkey Tube ነው። ቀጥታ ስርጭት ላይ ነን። እጹብ ድንቅ ልጅ መጠቆም ይችላል።
እም፣
እጹብ ድንቅ ልጅ መጠቆም ፈልገው ነው።
አይ ሳይሆን ያው በጎ አድራጎት እ፣ ትንሽ እ፣ ቢያግዙኝ ብዬ
እ፣ በጎ አድራጎት ጉዳይ አሁን ላይ መመዝገብ አቁመናል። እጃችን ላይ ያሉትን እስከምንጨርስ ለጊዜው ምዝገባ አቁመናል። በአዲስ መልክ እንወጣለን።
okay። ምዝገባ ቆመ።
እያስተናገድን ያለው እጹብ ድንቅ ልጆችን ለመጠቆም እና ሀሳብ አስተያየት ካሉት
እሺ፣ ያው ዝግጅታችሁ በጣም አሪፍ ነው። እሺ፣ ሀምሳ ሺህ ብር የሚያሸልም እውነተኛ ነው።
እ፣ እሱ ደግሞ እዛው live ላይ ይከታተሉ። እጣ ስለሆነ ላይቭ እም፣ ላይ ይከታተሉ፣ comment ያድርጉ። እ፣ እጣ ሲወጣ ነው የሚደርሱት።
okay። live እዛው ላይ ይነገራል።
ሲመሰርቱ live እሺ፣ ላይ Donkey መስፈር Tube ላይ ይግቡ።
okay።
እዝ- መስፈርቱስ መስፈርቱስ እዛው እናሳውቃለን። እዛው ላይ comment አድርጉ፣ እንደዚህ አድርጉ ብለን ከዛ እጣው ይወጣል ማለት ነው። እዛው live ላይ ይከታተሉ።
እሺ፣ እናመሰግናለን።
እሺ፣ መልካም ምሽት ይሁንልዎት። እናመሰግናለን።
እናመሰግናለን።